ጤና ይስጥልኝ ቤት ረዴት ነኝ የምንለው
ሰላም ነዋ። በዜሮ ዘጠኝ ዜሮ ስድስት ስልክ ስልኩን አንዴ ልንገር አንዴ ልንገራትና የቆረጡበት ብር አለ
እሺ ዜሮ ዘጠኝ ዜሮ ስድስት
ዜሮ አምስት ዜሮ አምስት
ዜሮ ስድስት ዜሮ ስድስት
ሰላሳ ስምንት ሰላሳ ስምንት ስንት ብር ነው?
ሶስት መቶ ብር ሰባት ሰዓት
እሺ process ላይ ነው። እሺ እ፣ ትንሽ system ስላስቸገራቸው ነው። ይገባልሃል፣ ጠብቀው።
OK ምስዬ process ላይ ነው አሁን አዎ
እሺ check አድርገውልኛል thank you በቃ
እ
እሺ በቃ እጠብቃለሁ አያይ እሺ እጠብቃለሁ እሺ፣ መልካም ቀን።
እሺ ደንበኛ አያይ